hello ጤና ይስጥልኝ ራንክ hello hello hello ጤና ይስጥልኝ ራንክ hello አይሰማም ራንክ የቆዳ ክሊኒክ አቤት አቤት አይሰማም አቤት ምን አልሽኝ
ከጎንደር አዲስ አበባ
ስልሳ ሰባት ሰማንያ ሰባት ብለሽ ደውዪ ተሰስተሻል
ስልሳ ሰባት ስልሳ ሰባት ሰማንያ ሰባት እሺ